ጤና ይስጥልኝ። ሁሉ ስፖርት ባኮ የምልደው
አሁንም እኮ ይኸውልሽ እምልሽ ቴሌብር ወደ ቴሌብር ነው እኔ ማዞረው ገባሽ እምልሽ አሁን ከቴሌብር የለም እሱ ሶስት ጊዜ ነበር የላኩት። አንዴ ኧረ አምስት መቶ ብር ልኬ አራት መቶ ሰማንያ ሰባት ብር ገብቶኛል።
ከ transaction ላይ ፎቶ አንስተው ሊ- ይላኩልን አልነው ታዲያ ደንበኛችን እንዴት የለም ከቴሌ transaction ማለት ከሁሉ ስፖርት ላይ ከቴሌ- የሚሉ ቴሌ- ከሁሉ ስፖርቶች ላይ ነው ያልኑት። እኛ ከቴሌ ላይ አይደለም ያልኑት።
ሁሉ ስፖርት ምን ቤቱ ጋር አለው። እሺ አያስረጅም ተጨማሪ የሚለው ውስጥ ይግቡና የጨዋታ ታሪክ የዝውውር ታሪክ የሚል አለ አይደለ?
ሁሉ ስፖርት ላይ አዎ። ከዛ እዛው ሲገቡ የባንክ ዝውውር ውስጥ ያገኙታል።
እሺ። እሺ።